hello ሰላም ጤና ይስጥልን ቤተሰብ
አብሮ ይስጥልን። account register ለማድረግ forget ለማድረግ ነበረና እሺ
password ኡ ረስቼው አልከፍት አለኝ። አሁን እና forget አድርጌ ስልኩን ልኬ send እሺ ሳደርገው አል- አል ምን
SMS ሞባይል አልገባልህም?
አዎ
እሺ አ- አትደጋግመው። እሺ አንዴ ብቻ ሞክረውና እ ካልደጋገምከው ይገባል። እሺ አትደጋግመው። አንዴ ብቻ ዘጠኝ ብለህ ነው ስልክ ማስገባት ያለብህ።
አዎ ዜሮን አልጨመርኩም ዘጠኝ ብዬ ነው። አዎ ምን ያህል ይቆያል ለመግባት?
አይደለም ቶሎ ቶሎ forget forget የምትለው ከሆነ እም እ፣ አንድ አ- ላይገባልህ ይችላል። ሲገባ አንድ ላይ ሊገባልህ ስለሚችል እም እንትን አድርግ እ፣ እ፣ ልጠብቅ አንዴ ብቻ forget ብለህ ጠብቀው። አዎ እሺ መልካም